ንሰግድ ለከ ክርስቶስ ምስለ አቡከ ይርእ ሰማያዊ ወመንፈስከ ቅዱስ ማያዊ እስመ መጻእከ ዋዳንከነ ቀጥለ የሰዓቱን ሰላምታ በዜማ እዚህ ጋር ማለት ነው።